ሄሎ ሰላም ጤና ይስጥልን አቶ ኃይለ ኢየሱስ የሺጥላ ከ We Plus Solution የ transportation ድርጅት ነው የደወልኩት። ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መተናል።
አሁን ስራ ላይ አይደለም።
አይደሉም? እሺ፣ በሚሆኑበት ሰዓት ደውሎ ማግኘት ይችላሉ። ምናልባት ወይ text ተክሎታሉ። አመሰግናለሁ። እሺ፣ መልካም ቀን።